ሄሎ
አቤት የሚያስጠላ መንግስት ቤት
ማን ያክል ነኝ? print እንጂ ያደረገልኝ አይደለም፣ ግን እየደመረብኝ ነው ከትላንት ጀምሮ። ትላንትን ነግሬ ነበር።
የት ነው የት ዳራማሎ
ማን ነው ስምህ ይቅርታ ማን ያክል ማ- ማ- ማን ያክል አዎ፣ ኬት ነው ከዳራማሎ ጋርማሎ
አዎ፣ ዳራማሎ
ምን እየሆነበት ነው
print እያወጣልኝ አይደለም፣ ግን እየደመረብኝ ነው። ሞክር ተብዬ ትላንትም እየሞከርኩ ዛሬም እየሞከርኩ ነው፣ ግን እሺ እሺ አንዴ ጠብቀኝ ል- ልንገርልህ አንዴ እሺ
ሄሎ አቤት ኤኒ ዲስክ ላክልን ቴሌግራም ላይ
እሺ እሺ